ቢሮን ሌሎችንም ያካትታል።
ሌላው ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው እግዚአብሔር ይመስገን።
አለ ነበረን ተሽከርካሪ ማስታወቂያ ላይ ነበር ስልክሽ ነገር ሀገራችን በጣም በከባድ እሺ፣ ተሽከርካሪ መረጃ ፈልገው ነው አሁንም አልተገኘም። ነገም ለቤቶቹ ነው ስለ ሺሩ።
መቶ ሚሊዮን ህዝብ ስለ ሼር
እሺ መኪና መጠቃጠል አክሲዮኖቹ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ባለው ነው እየተባለ ኢትዮጵያን ታሪክና የአንድ የአንድ አክሲዮን ይበራል፣ ይጠፋል፣ ይበራል፣ እሺ ይጠፋል።
የአንድ አክሲዮን ዋጋ አምስት መቶ ብር ነው።
አይነት በሁሉ የተሸጋገረ ቴክኖሎጂ አንድ እውቀትን ሚኒመም መግዛት የሚችለው የሚያሸጋግር አርባ ሺህ ብር ነው።
ም ባለ ማክሲመም ደግሞ አራት ሺህ ይኖሩ ሲኖሩልን ደግሞ ለትውልድ እና ታሪክ ሶስት ይወጣል።
ቢሮዎች አሉ ገርጅና ልደታ ሶስት አገር ማለት ዝርዝር መረጃ ከፈለጉ እዛ መጥተው መውሰድ ይቻላሉ። የት አካባቢ ነው ያለው?
ልክ መኪናዎች ነው እኔ የሚጭኑት ወደ ከኋላ ኮካ በኩል በአንድ በኩል ኮካ ሶስት ከሆኑ ልደታ ቢሮ አለ ያለው እዛ ጎማ በግራ በኩል ይችላሉ።
ሶስት በቅዴ እዛ ስልክ ሆኖ ሁለት ስልክ ነው ጎማዎች እንግዲህ አራት አስራ ሁለት ጎማዎች ማለት ነው። ከፍተኛ እንደዛ እንኳን ማድረጋችን ወይ ያሉበት ቦታ ድረስ ተጫማ ልልት ይችላሉ።
ባንዳችን ማም ይደውሉልኝ ወይም ይደውሉልኝ እና በደንብ አውርቼ አክሲዮኑን ስለሆነ የምገዛው ደቂቃው ነው።
እ፣ ሌላው ችግር ሞትን ሊያዝ እ፣ እ?
ሞትን ሊያዝ አ አብርሃም አንድ ቀን ያስቀምጠው እሺ ቤት እ፣ ማስታወቂያውን ከምልኝ ነበር ያገኘ ወጣቶች ሺህ በነበር ሬድ ዶላር።
መጀመሪያ ስማችን ይኸው እየሰማሽ ነው አይደል? አሁን እያወራሁ እሺ ደወሉሉት።
ዋሽ ምናምን ወይ ደግሞ ጥያቄው